ቾኮር hello
ሰላም ነው ሰላም ጤና ይስጥልኝ።
አለ ከሀበሻ በቻፓ cashout አድርጌ
እሺ
አሁንም pending ላይ ነው፣ አልወጣም። ዞ
እ ወደ ምንድን ነው? ወደ ቴሌብር ነው ሲቢኢ ብር?
ወደ ቴሌብር
እሺ ቴሌብር
በዚህ ቁጥር ሳይሆን በሌላ ቁጥር ይንገሩኝ እስቲ እሱን ቁጥር አርባ ሰባት የቴሌብር ነው። ዘጠኝ ሰባት
አርባ ሰባት ስልሳ አራት
ስልሳ አራት
ሀያ አራት
ዜሮ ዘጠኝ
ዜሮ ዘጠኝ እሺ አርባ ሰባት እሺ
ሀያ አራት ስልሳ ሀያ ሰባት
ሀያ አራት ስልሳ ሀያ ሰባት ዜሮ ዘጠኝ አርባ- አርባ ሰባት ሀያ አራት ስልሳ ሀያ ሰባት እሺ፣ አንድ መስመር ላይ ደግሞ እም፣ የለም በዚህ
okay። አይ እዛው ላይ እንትን right እንትን አላለም፣ green እንትን አላሳየም። እዛው ላይ waiting ብሎ ቁጭ ብሏል። ሀበሻ ልጅ so እናንተ ወደ እናንተ አልተላለፈም ማለት ነው።
ወደ እኛ ስላልተላከ ነው። እስቲ ሀበሻዎች ጋር ይደውሉ። ወደ እኛ አልመጣም okay በቻፓ ነው። አይ በቻፓ cashout አረግ ሀበሻ እ እ
ከሀበሻ betting ወደ ከ- በቻፓ ነው cashout ያረኩት።
እኮ ገባኝ። ግን አሁን በነገሩኝ ቴሌብር ስልክ ቁጥር ከች- ከሀበሻ ወደኛ ስላልተላከ approve ሳያደርጉት ቀርተው ሊሆን ይችላል። እነሱ ጋር ይደውሉና approve ያደርጉልኝ ይበሏቸው። ከዛ ወደኛ ይመጣል።
እሺ እሺ፣ አመሰግናለሁ።
መልካም ቀን።
እሺ